ልን hello ቪዛ ሊዲያ ነኝ። እባኮት ምን አይነት የጉዞ መረጃ እንስጥዎት?
የስዊድን
ስዊድን የስዊድን በምን ቪዛ ነው መሄድ የፈለጉት?
vacation በ vacation እሺ invitation የሚልክልዎት ሰው አለ ወይስ እንደዚሁ እርስዎ ራስዎን ችለው ነው ለመሄድ የፈለጉት?
አለ invitation የሚልክልኝ ሰው አለ invitation የሚልክልኝ አለ።
okay እሺ እንደዛ ከሆነ የሚያስፈልገውን document ልንገሮት። እሺ ፓስፖርት አለዎት?
አለኛ
እሺ ሌላ እ ባንክ statement ማዘጋጀት አለቦት።
ባንክ ቢያንስ- statement ምን ያህል ለስድስት ወር ያክል ያለው transaction የስድስት ወር transaction ምን ያህል ያለው የምን ያህል ባንክ ብር statement ባንክ statement ይሄንን አይባልም፣ ግን እርስዎ የሚቆዩበት ጊዜ ሁኔታ ሊለያይ ስለሚችል አ፣ እ visit የሚያደርጉበት ቦታ፣ የቲኬት ዋጋ፣ እ የሚያወጡት ወጪ ደማምረው የእሱን የሆነ ያህል እጥፍ ባንክ statement ቢያዘጋጁ ጥሩ ነው።
እሺ፣ ችግር የለም። እሺ።
እ ሌላ?
እንደ አጋዥ document ደግሞ ከባንክ statement ጋር እህ የሚጠቅሙት እ ትዳር ካለው የጋብቻ ሰርተፍኬት እህ የለኝም።